hello ሰላም ነው?
ዘመን እስከምን ልርዳዎች?
የ draft machine ጽዳት እንትን ለማለት ፈልጌ ነው።
እንዲጸዳልዎት ፈልገው ነው?
አዎ እሺ መቼ ነበር የተጸዳልዎት ለመጨረሻ ጊዜ?
ቆይቷል። እኛ እዛ አካባቢ ከገባ አዲስ ነበር ነው የገባ ነው።
እህ ቆይቷል።
እሺ በፕሮግራሞት አልተጸዳልዎትም ማለት ነው እስካሁን?
አዎ አዎ እሺ የ BGI ID ወይ ደግሞ TIN number ይንገሩኝ እና ልመዝግብልዎት።
እሺ አስራ ዘጠኝ አስራ ዘጠኝ
አስር አንድ አንድ አስር አንድ
አስራ ዘጠኝ አስራ ዘጠኝ መቶ አስ- መቶ አንድ እሺ እሺ ለመያች መስመር ላይ ጠብቁኝ። ያን ጊዜ እ፣ TIN number ኡን ይነግሩኛል? ይሄኛው በዚህኛው አላገኘሁት።
እሺ ሶስት ዜሮ ሶስት ዜሮ ስልሳ አምስት ስልሳ አምስት እሺ
ሰባ አንድ ሰባ አንድ ስድስት ሀምሳ አንድ ስድስት ሀምሳ አንድ አዎ
እሺ መስመር ላይ ጠብቁኝ። የፈለግኩሎት ነው።
እሺ hello
ደንበኛችን መስመር ደንበኛችን መስመር ላይ ነው።
አዎ አዎ እሺ ዜድ ግሮሰሪ ነው።
አዎ እሺ የት አካባቢ ነው?
ገላን አንድ
እሺ ልመዝግብሎት። ስሙትም አልበል ደንበኛችን ደንበኛችን መስመር ላይ አሉ።
አሎ ስሙትም አልበል ዘመዱ ዘመዱ ዘመዱማ ጌታቸው
ስልክ ቁጥር በዚህ በደወሉበት ልመዝገብ።
አዎ
ለመጨረሻ ጊዜ መቼ እንደተ እንዳስታውሱቷል ደንበኛችን?
አይ ቆይ- ቆይቷል ትንሽ እሺ ከወር በፊት ነው ከወር በፊት ነው የተጸዳው።
አዎ
እሺ ደንበኛችን መዝግብ ይሉታል። ለሚመለከተው ክፍል አስተላለፍ ያለው የጥገና የጽዳት ባለሙያዎች ይመጡና ያጸዱሎታል።
እሺ እሺ ሌላ የምንረዳት ነገር አለ?
አይ በቃ እሺ ስለደወልን አመሰግናለን። አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን ይሁንላችሁ።
አሚን ለወዳጅ